ጤና ይስጥልን Best Bet ቤቲ ነኝ ልርዳው
ሰላም ነህ? እንትን receipt እንትን ራስ አበት
ምን አልከኝ?
receipt አለኝ
እም እም።
receipt voucher ማለት ነው።
በ voucher ቴሌግራም ላይ hi በለኝና እንዴት ወደ Best Bet እንደምትመልሰው አሳይሃለሁ።
አደለ ይሄ ስልክ ነው ገባ
በ voucher ከሆነ ወይ የ Best Bet ሱቅ ነው የምትቀበለው ወይ ወደ Best Bet ነው የምትመልሰው አደለ ወደ Best Bet ማመለስ ፈልግ ነው።
እኮ ቴሌግራም ላይ hi በለኝና እንዴት ዮ ዮ እንደምትመልሰው አሳይሃለሁ።
ቁጥሩ ቁጥሩ ብቻ ነው አጣው።
አዎ ግን ቁጥሩን ብቻ ነው ያልነግርህም እም።
አንተ ነህ የምታገኘው። process ኡን ልንገርህና ራስህ ፈልገህ አግኝተህ ከዛ ወደ እሺ ቤት ምን ል- ምን ልበል ምን ምን ልበል? እሺ ቴሌግራም ላይ hi ብለህ ላክልኝ voucher step እልክልሃለሁ።
አይ እሺ